ጤና ይስጥልን በሽት ቤት
hello ጤና ይስጥልን በሽት ቤት
አብሮ ይስጥልን ሰላም ነው።
እግዚአብሔር ይመስገን። ምን ልርዳክ?
ትናንትና የሆነ ብር ልኬ ነበር እና ወደ account እሺ ከ confirm አልሆነም እና
okay፣ በዚህ ወጥ- ቁጥር ነው።
አዎ
እሺ አንዴ check ላድርግ። መስመር ላይ ጠብቀኝ። ስንት ብር ነበር?
አስራ አምስት ሺህ ብሩ ገዝተዋል። ግን ሁለት ሺህ ብርና ሶስት ሺህ ብሩ ነው ያልገባው።
እሺ ዘጠኝ ነው ዜሮ ዘጠኝ ብሎ ነው የሚጀምረው account ክ።
ዘጠኝ
እሺ ከበደ ነው ስምህ?
አ
እሺ confirm አድርጌልሃለሁ። እሺ ትንሽ ቆይተህ check አድርገው።
እሺ እሺ thank you እሺ እኔም አመሰግናለሁ። መልካም ቀን።
ሁላችን እሺ